ጤና ይስጥልኝ። አሪፍ ነኝ። ማለት ነው። እባክዎ ምን ልርዳዎት?
Hello ሰላም ነው sister?
ሰላም።
ባለፈም ደውዬ ነበረ። ከትላንት ከትላንት ወዲያ ነበረ withdraw ያደረኩት ሁለት መቶ ብር።
እሺ ደምኛች ወዴት ነበር ውጭደው ለማድረግ የሞከሩት? የ betting site ኡ መላ ቤት ነው። ከመላ ቤት ባርቤ ነው ወደ ቴሌብር እንትን የላኩት።
እሺ በዚህ ስልክ ቁጥር ነበር ያስመዘገቡት እኛ ጋር?
አዎ አዎ።
እሺ በቴሌግራምም ላክቻ አንስቼ ላክቼ ነበረ።
አዎ እሺ። ሲስተሙ ላይ ያሳየኛል። ከዚህ በፊት ደውሎ ተመዝግቦ እንደነበር ስሙ አዲሾ አሊ ነው አይደል?
አዎ አሊ፣ አዎ መሐሙድ።
እሺ ያው እኛ ሪፖርት አድርገናል። technical team ኦች እያዩት ነው ያሉት፣ ለማስተካከል እየሰሩ ነው
እየሰሩ ነው።
አዎ ተሰርቶ ሲያልቅ እኛ እናሳውቅዎታለን ደውለን።
እሺ sister፣ እሺ ሌላ ጥያቄ አለው?
አይ የለኝም ሌላ ጥያቄ። እሱ ብቻ ፈልጌ ነበር፣ ግን እያስተካከለ ከሆነ እንጠብቃለን፣ አምን እናደርጋለን።
እሺ አዎ ትንሽ እስኪስተካከል ይጠብቁ።
እሺ እሺ sister።
በደወሉ እናመሰግናለን። ቀጥሎ ከሚሰሙት በኋላ ስለ አገልግሎት አስተያየቶትን ያስቀምጡልን። መልካም ምሽት።
Okay okay፣ አመሰግናለሁ። እሺ።
Okay፣ bye።